ጤና ይስጥልን ቤስት
ሰላም ናችሁ?
አለን አለን ሰላም ነው።
withdraw አድርገን ነበር እና እሺ confirmation ፈልገን ነው።
እሺ፣ በዚህ በደወሉበት ቁጥር ነው።
አዎ በደወል ቦታ ነው። እኔም እንደዚህ
መቼ ነበረው?
አሁን ወደ ሚ- ወደ ንግድ ባንክ
ስንት ብር ነው?
አንዴ ሀያ አምስት ሺህ ብር አንዴ ሀያ አምስት ሺህ ብር አንዴ ሀምሳ ሺህ ብር እና ጎፈን አለ ማለት ነው ነው እሺ፣ መቶ ሺህ እሺ፣ አድርጌልሃለሁ። እሺ አባ አሁን ቼክ አድርግ። ትንሽ አሁን ጠብቆ ቼክ ላድርገው?
አዎ፣ ንግድ ባንክ ላይ ማለት ነው። እሺ እንትን አድርግልኝ ሄሎ እሺ
እንትን አፕግሬድ አድርግልኝ ዊዝድሮ ጨርስ ጨርሳል የሚለኝ ዜሮ ነው የሚለኝ እና ወደ ወደ ንግድ ባንክ አለ አካውንት ላይ ስላለው ስራ አድርግልኝ አፕግሬድ አድርግልኝ
ምንድን እያለህ ነው?
በቃ ዜሮ ዜሮ ማለት ነው withdraw ማድረግ አትችልም ዜሮ ዜሮ ነው ያለ ይላል
ዜሮ ዜሮ ነው ያለህ?
አዎ withdraw ማድረጊያ ስንት ነው የለህም ዜሮ ዜሮ ነው ጨርሳል minimum ኡ maximum ኡም ዜሮ ዜሮ ነው የሚለው?
አዎ
okay፣ እሺ አሁን withdraw ስታደርግ አያወጣልህም ያለው አይደል?
አዎ ስለማያወጣ ነው እንጂ አለው ሳንቲም ማውጣት ፈልጌ ነው invalid ይልሃል። ከዛ hello አዎ invalid እያለክ ነው?
invalid እያለኝ ነው ዜሮ ዜሮ ነው አመጣው ዜሮ ዜሮ ከሆነ invalid ነው የሚለኝ አሁን
እሺ እሺ፣ ትንሽ ጠብቀን በቃ እንልከን እናሳውቅልሃለን። እሺ፣ ስተካከለው